ጤና ይስጥልን።
አብሮ ይስጥልን።
ከዊፕላስ solution ነበር ደውልልን።
እሺ ምልታዘ ዊፕላስ solution app ላይ ተመዝግበው ነበር አይደል? ከዚህ በፊት
ምን አሉኝ?
ዊፕላስ solution app ላይ ተመዝግበው ነበር አይደል? ከዚህ በፊት app okay፣ ላይ app ላይ የተመዘገቡትን service ኦች አሁን system ላይ active እያደረግናቸው ስለሆነ አንዳንድ ያልተሟሉ መረጃዎችን ለመጠየቅ ነበር።
እሺ ምን ልርዳሽ?
በምን አገልግሎት ነበር የተመዘገቡት እርሱ?
makeup
makeup የ makeup ቤቱ ስም ምንድን ነው የሚባለው?
አለን ሜካፕ ቤት
የት አካባቢ?
ሜክሲኮ
ሜክሲኮ የቱ ጋር?
ሜክሲኮ ሱቅ ላይ
ምን ምን